አመሰግናለሁ። ጤና ይስጥልኝ።
ሰላም ናችሁ?
እግዚአብሔር ይመስገን። እንትና
እንትን ጭነት ነበረ ከአለም ገና ወደ ጌቱ ነኝ። የ- እሺ፣ ከአለም ከአለም ገና
ወ- ጅማና አጋሩ
እሺ፣ ቆይ አንዴ ስልኩን አትዝጋው። እሺ፣ እሺ። ከ ከየት ነው ያልከኝ? ጌቱ።
ከአለም ገና
ከአለም ገና ወዴት?
ወደ ጅማ እና አጋሩ አራት ነው የታዘዘው። ስለዚህ እ፣ ቆይ ከአለም ገና ወዴት ነው አንዱ?
ጅማ
እሺ፣ ሌላኛውስ?
አጋሩ ከአለም ገና አጋሩ ከአለም ገና ጋሩ።
አዎ።
ቆይ እንዳትዘጋ። እሺ፣ አስጫኙ ማን ነው?
አስጫኙ አንበሱ ሁለቱም አንበሱ ነው።
አዎ
እሺ እ፣ እዛ የሚቀበለውም ራሱ ነው በራሱ ልምለው።
አዎ የራሳቸው ስለሆነ እም፣ እሺ ጭነቱ ምንድን ነው?
ቀለም ሁለቱም ቀለም ነው።
አዎ
እሺ ምን ያህል ይገመታል?
መቶ መቶ ኩንታል
ሁለቱም መቶ መቶ ኩንታል።
እ፣ በገንዘብ ደረጃስ?
በገንዘብ በገንዘብ ምን exactly ይሄን ያህል አንድ አንድ ሚሊዮን በይ
እሺ
ከዛ የሚቀራል መቶ ኩንታል ነው። FSR ነው የመኪና አይነት።
ሲኖትራክ FSR ነው።
አዎ።
ሲኖትራክ አዎ
እሺ እሺ፣ እናመሰግናለን ጌቱ። ቻው።
አዎ፣ ምንም ማለት አይደለም።
እሺ